ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ሰላም ነው እናት እንትን ገቢ ማድረግ ፈልጌ ነበርና ቴሌብር እየሰራ አይደለም መሰለኝ።
እሺ ገቢ ለማድረግ technical ችግር ስላጋጠመን ነው። አሁን አዎ።
ሌላ አማራጭ ገቢ ማድረግ ይችላሉ።
በምን በምን እ አሁን educational ብነግሮት አይ አይደለም እ- በቴሌብር ሆኖ በምነግሮት ስልክ ቁጥር ብሩን ገቢ ካደረጉ በኋላ የሁሉ ስፖርት account ኡን ሙሉ ስምና ስልክ ቁጥር ከቴሌብር ከላከሎት screenshot text ጋር screenshot አድርገው በቴሌግራም ይልኩልናል። እኛ ደግሞ ወደ ሁሉ ስፖርት account ዎት ገቢ እናደርግሎታለን።
okay እሺ
እሺ ነገር እንትን ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት ፍትሐ አምላክ ማርዬ
እት አምላክ ማርዬ
እሺ
በዚህ ብሩን ይለካ- ይልካሉ። ከዛ ደግሞ አዎ።
የቴሌግራም account ልንገሮት ያዙ
እሺ ያ ነገሬ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ ሰላሳ ከዚህ ደግሞ ዜሮ ስድስት screenshot ኡን እና እ፣ የቴሌ የሁሉ ስፖርት የሚጠቀሙበትን ስልክ ቁጥርና ስም አንድ ላይ አድርገው ይላኩልን።
እ፣ አይስተካከል ግን እስከ መቼ ይስተካከላል?
ያው እስኪስተካከል ድረስ ይሄን አማራጭ ይጠቀሙ።
okay እሺ ይስተካከላል። እሺ መልካም ቀን።